Hello ሰላም ጤና ይስጥልን።
አሜን አብሮ ይስጥልን።
ለማ ከችፕችፕ ነበር የምንደውለው።
እ?
ከችፕችፕ ነበር የምንደውለው።
እሺ እ፣ store ላይ ዛሬ ስላልነበር ያዘዙት አይተም አልወጣሉትም እና እ፣ pad አዘው ነበረ ቤላ።
እሺ።
Okay ነገ መረከብ ይችላሉ?
አዎ አዎ።
የት ነው location ኡት? ቃሊቲ ነው።
ጫፌ ቃልቲ።
Okay በቃ ነገ ይመጣሉታል። እሺ መልካም ምሽት።
እሺ እሺ። አመሰግናለሁ።
እሺ እሺ